ሌላ ጤና ይስጥልኝ ካሪፍ ነው የምንደውልዎት ማለት ይባላለሁ።
እሺ እሺ ደንበኛችን አሁን ለባለሙያዎቹ ጉዳዮትን አሳይተን ነበረ።
እሺ ከእነሱ የተሰጠ ምላሽ በዚህ ቀን withdraw ለማድረግ የሞከሩት ሁለት ሺህ ብር failed ነው ያደረገው ማለት ከኪክ ቤት account ኦት ወደ ቴሌ ብሩ አልተላለፈም። መሀል ላይ እሺ።
fail አድርጓል transaction ኑ። ስለዚህ ተመልሶ እዛው ኪክ ቤት account ኦት ውስጥ ብሩ መኖር አለበት።
የለም እዚህ ላይ
እሺ ስለዚህ አሁንም በድጋሚ check ያድርጉትና ከሌለ ለኪክ ቤቶች ያሳውቋቸው።
እሺ ምክንያቱም በእኛ በኩል failed ነው ያደረገው አልተላለፈም።
ስለዚህ ወደ አልወጣም እዛው ተመላሽ ነው የሆነው እዛው ነው ተመላሽ መሆን ያለበት። ስለዚህ ከሌለም ይንገሯቸውና እነሱን ያናግሯቸው።
መልካም እሺ እሺ መልካም እሺ።